ክፍል 25 አላህላህያን አላህላህያን የተባሉ ሶስት ናቸው። እርሳቸውም ሀ አ በ ናቸው። ሀናአ መነሻ መሀል መድረሻ ሲሆኑ በሁሉ አይጠብቁም ይላላሉ። በ በቤቱ መድረሻ ሲሆን ፍጹም ግዕዝ ሁለት ቀለማት በሆነ ግስ ይጠብቃል። ግሱም ጠበ ነው። ከዚህ በቀር በ ይላላል እንጂ አይጠብቅም። የሁሉንም አካሄድ በዚህ አስተውል።